ሰላም በል።
ሄሎ ጠና ብላይ እግዚአብሔር ይመስገን።
አክስሞ ይሳይዲዩ
ሳይ ደሪና ኔራ እሺ እኔ መነሻ ከቤድም ቤተዋይ
አድሃ አድሃ ሳሚል ባሱም አብራይ ሆቴል ምን ነበር ያላችሁት? አ አስቲ ሆቴል ላይ ልባሽሙ በአምን ሆቴል ባምን ሆቴል ወፍ አድሃ እሺ እነም ቤተዋይ እንዳኸል ኸይና እሺ የቅኔልና ብሮክ ማንቲ ገንዘብ ጥፊና